አንድ ዋንጫ ለእኔ አንድ ዋንጫ ለሱ የጤናችን ነው ጽዋው የሚነሳ እየተባባል ሐሳብ ብድረሳ ሙዚቃው ደርቶ እስክንነሳ አንድ ዋንጫ ለእኔ አንድ ዋንጫ ለሷ የጤናችን ነው ጽዋው የሚነሳ እየተባባል ሐሳብ ብንረሳ ሙዚቃው ደርቶ እስክንነሳ የአገሬን ልጅ አብሩኝ ደግሳችሁ ስስቁ እንጂ በትካዜ አንያችሁ መሸነጋ ይሁንልን ደስታ ተዘነጋ እንደማንረታ የአገሬን ልጅ አብሩኝ ደግሳችሁ ስስቁ እንጂ በትካዜ አንያችሁ መሸነጋ ይሁንልን ደስታ ተዘነጋ እንደማንረታ አየዋየውና አየዋየውና
እሳን ተነሱ ከአገር ሰውም በሌቀረም ካለ ሰው ይምጡ ይደወል ማንም ቅር እንዳይለው ደሞኛ ያለን ሙዚቃው አይቀን ስለ ነገ ብዙ አለን ዳንኪራ ነው እንጂ በዚህ ሙዚቃ ናውነታው መንፈስ እዚሁ ብትነቃ ካለን ብለን አዎ ወይ ተደብቃ ዜማው እዚህ ካለ የምን ጥበቃ ዝናውን ተውሼ እኔ ከአገር ሰው እሷም አለች እዚህ እልል ምትለው ቅጥቅጥ ትከሻ ደሞኔ ያለው ሙዚቃው ደርቶ ማነው ጉቻለው ዳንኪራ ነው እንጂ በዚህ ሙዚቃ እኛው ነፃው መንፈስ እዚሁ ብትነቃ አለን ብለን አዎ ወይ ተደብቃ ዜማው እዚህ ካለ የምን ጥበቃ ዜማው እዚህ